ሄሎ ጤና ይስጥልኝ።
አቤት አብሮ ይስጥልን፣ እንዴት ነህ?
እግዚአብሔር ይመስገን።
አለን ይመስገን። ChipChip ነው?
አዎ ChipChip።
አዎ እንትን ነበረ ምርት አዘን ነበርና እሺ
ዛሬ ሶስተኛ ቀኑ ነው።
እሺ፣ እንጣለን።
ሄሎ አቤት
ስ- ስልክ ቁጥር ይነግሩኛል? ስልክ ቁጥሮትን
የእኔ ዜሮ ዘጠኝ ሀያ ሁለት ሀያ ሁለት አርባ ስድስት አርባ ስምንት
አርባ ስምንት እሺ ሀያ አንድ አንድ ሺ ይሄ ለምን የሚለው?
ውስጥ አዎ።
ው- ውስጡ ነው ማለት ክሬ ክሬ ነው።
ያደረገችው ሸ- ሸገው በሚል ነው ገነት
ደምስ ደምስ ያባ
አዎ የእርሶ ደምስ ያበራ ነው እ?
አድሚን እ፣ አድም የግሩፕ አድሚን ማን ነው?
የግሩፑ ክሬ ጠቅ- እንትና ማናት ህይወት ህይወትና ግነት ይሎብ ነው አዎ ህይወት እና ገነት
አዎ፣ ማ- ህይወት፣ እሺ። አዎ፣ እሺ።
የማይም ኔትወርክ በማ ይጠፋል
አዎ፣ አዎ፣ እሺ። አንድ ኪሎ ነው ሎኬሽን እሺ።
ይመጣል ሙድ እ? ምን አልከኝ
ሄሎ
አልሰማው ነው ችግር አቤት መስሎህ